ሄሎ
ሄሎ ጤና ይስጥልኝ በኮትነት ልርዳ
ያው ይሄ ቴሌዊን የምለው እንትን አገልግሎት ፈልጌ ነው።
ምን አሉ
ቴሌዊን የምለው አገልግሎት
ፈልገው ነው አዎ
ቴሌዊን ማለት game ነው እድሎትን የሚሞክሩበት game ነው እድል ከቀናዎት ላፕቶፕ ስልክ አምስት ሺህ ብር ከአምስት ከአምስት መቶ ብር ካርድ ይሸለማሉ ኮከር ዘጠኝ ሰማንያ አምስት መንሰላል ብለው ይልካሉ መጀመሪያ
እሺ በቃ እሺ አመሰግናለሁ
እሺ